የትወና ዝግጅትሽን ሰላም ጤና ይስጥልን። ችብችብ መድረክ ላይ ምናምን ሰላም ነን፣ እግዚአብሔር ይመስገን።
ከትላንትና ወደ ሽቴ በሚል ስልክ በቆሎ ታዞ ነበረ እሺ፣
እና አልመጣም። ትላንት ነበር መምጣት የነበረበት።
እስኪ ስልኮትን ገሩ
ዜሮ ዘጠኝ ሀያ አምስት ሀያ አምስት ዘጠና አንድ እሺ፣ ሰባ ስድስት አስራ አምስት
Okay የበቆሎ እጥረት ስለነበረ ነው ያልመጣልዎት። ሰው አሁን በሚመጣ ሰዓት እንላክልዎት ወይስ refund እናርግልዎት? ሲመጣ ይቆያል እስኪመጣ።
ያው የሚመጣበትን ቀን አናውቅም። ነገ ከነገ ወዲያ ምናምን ሊመጣ ይችላል። ይገባል ነገ ከነገ ወዲያ ከመጣ እሺ፣ ይሁን በቃ እሺ።
ይሁን እንደዚህ ይቀመጥ።
አዎ ይቀመጣ።
በቃ እሺ፣ እሺ መልካም እሺ